ጤና ይስጥልኝ እቴ ስጥር ማዕከል እባክዎን ልርዳዎት?
ጤና ይስጥልኝ።
አብሮ ይስጥልን።
እንትን ከባህር ዳር ወደ አዲስ አበባ ለእሁድ ቲኬት ይኖራል airplane ለእሁድ ይኖራል።
ለእሁድ ማለት ነው። እ ሌሎት አይደል?
አዎ አዎ፣ እሺ፣ ለስንት ሰው ነው?
ለአንድ ሰው
እሑድ ከባህር ዳር አዲስ ጠዋት አራት ሰዓት ላይ አለ እሺ ዘጠኝ ሰዓት እና ከሰዓት አስራ አንድ ሰዓት አሁን ላይ ያሉት ሶስት በረራ ነው። ቅናሽ ያለው የ- ከሰዓቱ አስራ አንድ ሰዓት ከሀያ አምስት እሱም ዋጋው አምስት ሺ ዘጠኝ መቶ ሰላሳ ሁለት ብር አምስት ሺህ ዘጠኝ መቶ አምስት ሺ ዘጠኝ መቶ ሰላሳ ሁለት